hello ሰላም ሰላም ነው።
አለን አለን። ጥያቄ ነበረኝ። withdraw አስር ሺህ ነው እንዴ limit ብቻ?
limit አይደለም። የፈለግከውን ያለ መውጣት ትችላለህ። ግን ያው ከሆነ ከአስር ሺህ ብር በላይ ከሆነ approve ይደረጋል። ያው እኛ approve እናደርግልሃለን ነው እንጂ ማውጣት የምትችለው ምንም limit የለውም። ማውጣት ትችላለህ ከፈለክ።
okay አዎ፣ ላውጣ ነበረ እና እንዴት ነው በዚህ ይሄን ቁጥር አ፣ እዘዘውና approval እና ምናምን ካለ ደውልልንና approve እናደርግልሃለን።
እሺ እሺ brother እሺ እሺ እሺ